ሄላ ሰላም ጤና ይስጥልን። ቤት ቤት ሰላም ነው።
አለ ምን ነበረ?
አሁን በወቸር ውዝብሮ አድርጌ ብዬ ደውዬልሽ ነበር አምስት መቶ
እ አምስት መቶ ያልከኝ ነክ እ ሶስት ሺህ
ሶስት ሺህ እሺ ስቴፑን ነገሩ እኔ መረጃ ነው የምጠይቅሽ። አንዴ ትንሽ እሺ
እ በወቸር ውዝብሮ አደረኩት። አረ እሺ ዙሬ መልሼ ወደ account የመመለስ አልችልም።
አ ትችላለህ፣ ግን መልስ ላውጣው ብትል አይወጣልም። ትንሽ game መጫወት አለብህ።
እ ትንሽ game መጫወት አለብህ። ድጋሚ withdraw ለማድረግ መመለስ ይቻላል፣ እ ግን መል- የተወሰነ game ስትጫወት ነው system ኡ የሚለቅልህ
OK መጀመሪያ ልጠይቃቸው ሂጅ። በቃ Best Bet እ
Best Bet ሂጅ ብጠይቃቸው ወጪ ላድርግ። በቃ ችግር የለውም።
አዎ ትችላለህ። እንደዛ ሜዳ ማውጣት ትችላለህ።
አ ለሶስት ሺህ ስንት ብር ነው የሚቆርጡብኝ?
አይቆረጥብህም።
ሶስት ሺህ ብር ነው የሚሰጠው?
አዎ
እሺ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን።